ነበር የምውሉት። ሳብድ አድርገው መጣለሁትም ነበር አለ በሱ ስለሌለን ነበር ቢመጣ ቀበል ይችላሉ።
ምን አረደ ሌላ
በቃ ነገ እንመጣና አደረነሽ
መኮረኒ እኮ አለኝ ኦርደር
መኮሮኒ ያለሁት በዚሁ በቤቲ በሚለው ነው አዎ ወይስ በሌላ ነው?
ቤቲ
እሺ መኮሮኒ እሺ፣ check አድርጌ አንድ ላይ ላስገባለሁ። አንዴ ጠብቁኝ። መኮሮኒ አምስት ኪሎ ነው አጠቃላይ የግሩፑ
አዎ በለን አንድ ላይ እንዲመጣ ዳልሆኝ። እሺ
እሺ እሺ ናት። እሺ መልካም ቀን